ስፖርት ነው። ባኮ ምን ልወደው
ብለን ሰላም ሰላም ናቸው።
እግዚአብሔር ይመስገን።
ከትናንትና ወዲያ ከሁሉ ስፖርት account ልኬ ነበረ ወደ ቴሌብርና እሺ እስካሁን አልገባ
እሺ ከ transaction history ላይ ያልገባሎትን screenshot አድርገው በቴሌግራም ያሳው ይላኩልኝ።
ምን transaction history ላይ አዎ ከ transaction history ላይ ያልገባሎትን screenshot አድርገው በቴሌግራም ይላኩልን።
የትኛው ነው ይሄ? ያሸነፍኩትን ነው።
አሸንፈው ነው
አዎ አሸንፌ ነበር።
እኮ አሸንፈው ግን ወጪ አድርገው እምቢ አሉት ነው አይደለ?
አዎ አዎ አዎ እኮ already ሞክረዋል። እዛ ጋር successful ስለሚል እኛ የምናየው more የሚለው ላይ ገብተው transaction history ላይ የባንክ transaction ኑን screenshot አድርገው ይላኩ።
እሺ እሺ እሺ፣ እሺ።